ዘጎንጅ መጀመሪያ መደብ ተቀባዩ በጎንጅ አምስት አምስት ብቻ ነው። ውሃ ሶስና ድንግል ላይና አማልክተ ወርቅ ሰረቀት ላይ በቤት መምጫ ሲመጣ ተነሽ አምስት ሀበ ሀደረ ወብየተ ሰያፍ ስድስት እንተ ይሁዳ ወዳቂ ስድስት ፍቁረ ጳውሊ ብእሲ ክልኤዎሙ መና ወወይን ላይ በቤት መምቻ ሲመጣ ተነሽ አምስት ክብረ ዘከብረ ጳውሎ ሰያፍ ስድስት ቀለይ ሳይያስ ነገረ ወዳቂ አምስት ቀለሷ ለያና ነገራ በሰላሳ ሲመጣ ወዳቂ ስድስት ዘካር ያስኒ ለብይ በትርአት ሲመጣ ዘካር ያስሰ ተወከፍ ሲል ዘካርያስሰ ተወከፍ ወቦ ዘይቤ ረበናት ኢየሱ ላይ ወዳቂ የተቀበለው ኤልያስ ወሙሴ ሁለተኛ አሐዱ አሐዱ የድሮ ቅኔ ከዋዜማ ማንሻ ላይ ተጸዊ ሙሴ ወተመ ተግብተ ቁም ክልኤዎሙ መና ወወይን ላይ በቤት መምቻ ሲመጣ ተነሽ አምስት ክብረ ዘከብረ ጳውሎ ሰያፍ ስድስት ለኢሳ ኢያስ ነገረ ወዳቂ አምስት ለሶል ያና ነገራ በሰላሳ ሲመጣ ወዳቂ ስድስት ዘካር ያስኒ ለብይ በስርዓት ሲመጣ ዘካርያ ስሰ ተወከፍ ወቦ ዘይቤ ነበራት ጌሱ ላይ ወዳቂ የተቀበለ ኤልያ ወሙሴ ሁለተኛ አሃዱ አዱ የድሮ ቅኔ ከዋዜማ ማንሻ ላይ ተጻዊ መረግድ ክልኤሆሙ መና ወይን ላይ በቤት መምቻ ሲመጣ ተነሽ አምስት ክብራ ዘከብራ ባዊሎ ሰያፍ ስድስት ላኢሳይያ ነገረ ወዳቂ አምስት ለሶልያነ ነገራ በሰላሳ ሲመጣ ወዳቂ ስድስት ዘካርያ ስንየ ለብእዊ በትራት ሲመጣ ዘካርያ ስሰ ተወከፍ ወቦ ዘይቤ ረበናት ጌሱ ላይ ወዳቂ የተቀበለ ያድያት ወሙሴ ሁለተኛ አሃዱ አሃዱ የድሮ ቅኔ ከዋዜማ መንሻ ላይ ተጻዌ ሙሴ ወተመ ታግብታ ቁም ወሀበ ሶስና ድንግል ላይና አማልክተ ወርቅ ሰረቀት ላይ በዚህ ትምጃ ሲመጣ ተነሽ አምስት አደረ ወርየተ ስያፍ ስድስት እንተ የአምይሁዳ ወዳቂ ስድስት ፍቁረ ወሊ ብእሲ መረግድ ዋበሶስና ድንግል ላይና አማልክተ ወርቅ ሰረገት ላይ በቤት መምጫ ሲመጣ ተነሽ አምስት ሀበ አደረ ወርየተ ሰያፍ ስድስት እንተ የአምሪሁዳ ወዳቂ ስድስት ዘቁረጳውሊ በእሲ ሶስት ክልኤሆሙ መና ወወይን ላይ በዚህ ትምቻ ሲመጣ ተነሽ አምስት ክብረ ዘከብረ ጳውሎ ስያፍ ስድስት ለኢሳይያ ነገረ ወዳቂ አምስት ለሶልያነ ነገራ በሰላሳ ሲመጣ ወዳቂ ስድስት ዘካርያ ስኒ ይቤ ለብይ በትራት ሲመጣ ዘካርያ ስሰ ተወከፍ ጉቦ ዘይቤ ረበናት ኢየሱስ ላይ ወዳቂ የተቀበለው ያለያ ሁለተኛ አሃዱ አሃዱ የድሮ ቅኔ ከዋዜማ ባንሻ ላይ ታጻዊ አሙሴ ወተመይ ጠግብተ ሿሿቴ ውሃበ ሶስና ድንግል ላይና አማልክተ ወርቅ ሰረቀት ላይ በዚህ ትምጫ ሲመጣ ትንሽ አምስት ሀበ ሀደረ ወቤተ ሰያፍ ስድስት እንተ ያም ይሁዳ ወዳቂ ስድስት ፍቁረ ጳውሊ ብሲ የሊቀ ሊቃውንት ያሬድ ሽፈራው ዋዜማ ቅኔ ዜማ ዘትረ